Hello ጤና ይስጥልኝ።
ሄሎ ናት?
ሰላም ነው እግዚአብሔር ይመስገን።
አለ እንትን አንድ urgent የሆነ ሕክምና ነበር። ወደ ነገሌ ቦረና መሄድ ፈልገን ነበር።
ከ- ታማሚ ከ- ነው።
ከየት ነበር?
እዚህ ብሔራዊ አካባቢ ያለ ኢትዮ ካናዳ ኢትዮ ካናዳ።
እ ብሔራዊ ጋር ማለት ነው።
እሺ፣ ወደ ነጌሌ ቦረና ነው ያልከኝ?
አርሲ ነገሌ አሪፍ ይባላል።
አርሲ ነገሌ ከዝዋይ ትንሽ ዝቅ ብሎ ማለት ነው።
እሺ፣ አሪፍ ነው። ምን ነበረ ህመማቸው?
እ እንትን ነው ribs ይሄ hips ን የሚባለው ነው። ይሄ እንትን ማለት ነው ዳሌ የዳሌ ሕክምና ላይ ነው እና እንትን ገብቶለት ነበረ artificial ማለት ነው እና እሱ ስለወጣ አሁን ኤክስሬ ተደርጎ ሲያዩት ወጥቷል እና መምጣት አለበት ቶሎ ተባለ።
ከዛ ነው የሚመጣው
ከዚህ ከኢትዮ ካናዳ ወደ አርሲ ነገሌ ማለት ነው።
ነው የምትሄዱት ወይስ አዎ፣ ከኢትዮ?
ለመሄድ ነው። አዎ ከዚህ ከአዲስ አበባ ወደ አርሲ ለመሄድ ማለት ነው።
Okay፣ እሺ። ኦክሲጅን ይጠቀማል?
ኦክሲጅን አይ የሚጠቀም አይጠቀምም።
መቼ ነው መሄድ የምትፈልጉት?
አሁን ነው ከሆነ አሁን እየጠበቅነው ነው እና ውጤቱን እዚህ አሁን አሁን እ እኮ ዝግ ነው። ታውቁ የለ መንገዱ ሁኔታ
መንገድ ምን ዛ- ዝግ ነዋ። ማታ አይደለም
አዎ ስለዚህ መሄድ መውጣት አይችልም።
የምንችለው ከሌሊት አስር ሰዓት ጀምሮ ነው
ኦ ስንት ሰዓት ላይ የሚ- ከስንት ሰዓት ጀምሮ ነው የሚዘጋው?
እንዴ ከአስራ ሁለት ሰዓት በኋላ እኮ ይዘጋል።
ኧረ አዎ
ሰው ጠዋት ነው ሊሆን ሌሊት ነው ሊሆን የሚችለው አስር ሰዓት አዎ፣ ተነስቶ ወደዛ ስትሄዱ እየነጋ ስለሚሄድ ይቻላል ማለት ትችላላችሁ።
እሺ።
እዛ communica- ወደ ሆስፒታል ነው የሚሄዱት።
ወደ ሆስፒታል አዎ Okay የቱ ሆስፒታል? እዛ ነገሌ ቦረና።
አርሲ ነገሌ ምንድን ነው ሆስፒታል? የአጥንት ሕክምና አለ እዛ
የግል ነው የመንግስት?
የግል ነው።
ተነጋግራችኋል አይደል?
አዎ አዎ እነሱ ናቸው እኮ ይምጣ የሚሉት እዛ ነው የተሰራው መጀመሪያም የገባልን ማለት ነው artificial
በቃ እሺ ችግር የለም እና ብሩን deposit በ account ማድረግ ትችላላችሁ። ዋጋውን ሰርተን እንንገራችሁ።
እሺ እሺ ንገሪኝ እና ችግር የለውም መልሼ ብደውል አንቺን ነው ማገኘሽ አዎ basic ነው advance ነው የምትፈልጉት?
እ፣ አይ ቆይ መልሼ እንትን ልበላቸውና ልጠይቀውና ብደውል አገኝሻለሁ አንቺን አ ሌላ ሰው አዎ አይመጣም።
አዎ እሺ ጠብቂኝ